ሄሎ ሀይሚዬ ወይ የረሳውሽ?
ስብሰባ ገባችሁ?
አዎ ገና አሁን ሊገቡ ነው። አልገቡም አልገባችሁ እስካሁን?
ግን አዎ አልጀመሩም። አዎ እሱ እስገባ ግን አሁን መምጣቱ ነው። አሁን እሷ አይደል? አይ በቃ እንጂ እንዴት ነሽ?
በቃ ውጪ አይ ደህና ነኝ።
ዮሴፍ ጥሪው አለኝ። ወደ ቤት ትሄጃለሽ አንቺ?
ማለት ዮሴፍን ጥሪው ይለኛል አብዮት። እነሱ ስብሰባ ጥሪው?
ስለሆኑ ስብሰባ ስለሆኑ አለኝ።
ጥሪው ሙች ጥሪው ካለሽ አትወጭም በኋላ- አንቺ አሁን አይ አልወጣም።
አትወጭም።
አዎ በቃ እንትን ልበለው። እዚህ እኮ አደራን ብታይ እኮ ታ- ታክሲው አሩቅ እሺ፣ ነው ቆይ እንጂ።
ልደውልልሽ።
እሺ